ራስን ገብቼው
ሄሎ፣
ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
እንትን እኛ ከሳምንት በፊት ከአራት ኪሎ ግቢ ጉባኤ እንትን አስገብተን ነበረ ደብዳቤ እሺ
የስፖንሰር ደብዳቤ ነበር ያስገባሉ እና መልስ የምታገኙት ስልክ ደውላችሁ ጠይቁ ብላችሁ ነበረ። በቢሮ ነበር ቀጥታ ያስገባሉ
እሺ
እና ምን ላይ እንደደረሰ ለመጠየቅ ነበር።
ለማናጀሩ አስተላለፍ ያለው አባ ለምን አልሰጠኝም? ለማናጀሩ አስተላለፍ ያለው እሱ ይደውልላችኋል።
ይደውልናል። okay፣ አዎ።
መልካም እሺ መልካም ቀን